ሄሎ
አቤት።
ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን። ሸገር ፕሪንግ።
አዎ፣ ሸገር ፍሪ።
እሺ ከዊፕላስ ሶሉሽን ድርጅት ነበር መደውልሎት።
እሺ፣ ከዚህ በፊት ዊፕላስ ሶሉሽን provider የሚል application ኣችን ላይ አገልግሎት ለመስጠት ተመዝግበው ነበር።
አዎ፣ አዎ፣ እሺ በቃ አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን አዎ።
ላይ በመሆን ያለምንም አዎ።
ክፍያ አገልግሎቶትን መስጠት ይችላሉ።
እሺ፣ በተጨማሪም ደግሞ ዊፕላስ ሶሉሽን user የምትል application አለችን።
አዎ፣ እዛ ላይ ድርጅቶትን ማየት ይችላሉ። በተጨማሪም ደግሞ የተለያዩ አገልግሎቶች እዛ ላይ እንሰጣለን። እንደ ተጠቃሚ መጠቀም ይችላሉ በዛ።
እሺ፣ እሺ።
እሺ፣ እሺ አለቃ መልካም ቀን።
አመሰግናለሁ። አሜን። ለሁላችሁ